ጤና ይስጥልኝ።
ሰላም።
አቶ ደረጀ አዎ።
ከአሪፍ ፔይ ነበር የምደውለው።
ከየት?
አሪፍ ፔይ
አቤት ይሰማኛል።
ከአሪፍ ፔይ ነበር የምደውለው። አሁን ተቋረጠ ስልኩ።
አዎ።
እሺ፣ ይቅርታ ስሞትን አቶ ደረጀ ነው ያሉኝ።
አዎ።
የ company ውን name ሊነግሩኝ ይችላሉ?
እም፣ አሁን ባለነው በ- በፖሊኬም የሚባለው ስር ነው። ግን ምን ያው አሉኝ?
ፖሊኬም የሚባለው company ሆ- ሆሊስ
ፖሊኬም
ይቅርታ፣ ድምፁ ትንሽ ተቆራረጠ።
ፖሊ ፖሊኬም
ፖሊኬር አዎ እሺ፣ ደንበኛችን ኦንላይን ላይ እንደሚመዘገቡ ያውቃሉ አይደለ?
አዎ ቅድም inform አድርገሽኛል። ኦንላይን ላይ እሺ።
እንደሆነ አዎ፣ ኦንላይን ነው። developer dot አሪፍ ፔይ dot net ብለው ነው የሚመዘገቡ የሚመዘገቡት። እዛ ላይ ሲገቡ የአምስት ደቂቃ ቪዲዮ አለች እንዴት መመዝገብ እንዳለበት የምታሳይ እሺ እሱን ካዩ በኋላ ምዝገባውን እየተመዘገቡ መጨረሻ ላይ API generate ማድረግ አለቦት።
okay ለሱ- API ዋም ማለት አዎ API generate ማድረግ አለቦት።
አዎ አዎ integrate የምናደርግበት ልክ ነው ደንበኛችን። ለሱ ደግሞ የ IT support ያስፈልጎታል። API generate ካደረጉ በኋላ የእኛ team ኦች contact ያደርጉታል። እሺ ደንበኛችን ኢሜይል አሎት ወይ website ካላችሁ
አሁን ለጊዜው just በቃ ወደ system ኡ ወደ እንትን ስንገባ like ትንሽ secured አድርገናል።
እሺ ደንበኛችን
ግዴታ የሆነ የስምም የሎጎም ነገር መደበቅ ስላለበት እሺ እሺ እናመሰግናለን። መልካም ቀን። እሺ ሌላ የምንረዳውት ነገር ካለ በማንኛውም ሰዓት ደውለው ዘጠና ሶስት ዘጠና አምስት ላይ መጠየቅ ይችላሉ።
እሺ እሺ እናመሰግናለን። መልካም ቀን።
መልካም